ድንበር ነኝ ባኮ የምትባውት ጤና ይስጥልኝ። ከአሪፌ ነበር የምደውለው።
ከየት ነበር አሉ?
አሪፌ ከፖስ ማሽን እሺ፣ እሺ ማሽን ሳም ላይ ስናየው ኦፍላይን ስላለ ነው ባለ ሊያረጋግጡልኝ ይችላሉ።
እሺ አንዴ ክፍላቸው ውድ ማሽኑ ቆይ እሺ፣ መስመር ላይ ጠብቁኝ።
እሺ ደንበኞች ክፍት ነው ደንበኛችን።
አዎ ክፍት ነው።
ቻርጁ ስንት percent ነው የሚለው?
የትኛው POS machine ነው?
አሪፍ ፔ
ስንት ምን አለ?
አሪፍ ፔ POS machine
እ እ አሪፍ ፔ የሚል POS machine
አሪፍ ፔ አዎ
ይባላለማ።
ያደን ሆቴል ነው አይደለ? ቢሾፍቱ አይደል? ደንበኛችን
ቢሾፍቱ የምንድን ነው ታዲያ POS ኡ?
POS machine አሪፍ ፔ የሚል POS machine እናንተ ጋር አለን። ከ wallet ም ከሁሉም የሁሉም ባንኮች ATM የሚቀበል ማለት ነው።
እሺ
እኛ ጋር system ላይ ናየው offline ስላለ ነው ደንበኛችን።
አሀ
አሪፍ ፔ የምትል ከላይ ያላችሁ በቴል
እንደዛ የሚባል የለም እኮ ማ ፔ የሚያጃ ሌላ ሄሎ ወይ እናት የትኛው ነው የፈለግሽውማ?
አሪፍ ፔ አሪፍ የሚልኩ የለም። ፖስ ማኖች አይደለ በሚከፍሉበት አሃዱ ይሻል ስንቅ ም- እ፣ ወጋገን ነው ያለን። አቢሲኒያ
አሪፍ ፔ የሚል ፖስ ማሽን የለም እናንተ ጋር እስካሁን አልገባም። አዲስ ነው።
እሺ፣ የአደን ደንበኞች ሆቴል የአደን ሆቴል ነው እናቴ።
ልክ ነው ቢሾፍቱ አይደለ?
አዎ ቢሾፍቱ። POS ኤ ምን ሴኔት ነው ወይስ ም- የትኛው ነው እናቴ?
ፖስ ስላልገባኝ።
ማሽን ከሁሉም ባንኮች የሚቀበል POS machine እናንተ ጋር የለንም። የአሪፍ ፔ okay አዎ እሷ ባለን የለም። እስካሁን እዚህ reception ጋር አልተቀመጠም።
reception ተቀምጠ ምናልባት አዎ።
ሌላ ቦታ ይኖር ይሆን?
ምናልባት አይ፣ ምን- ኖር ይችላል በእርግጥ ቆይ እስቲ ቀ- እስቲ ወይ እ፣ ምንድን ነው ፋይናንሶችን እንጠይቃቸው እሺ ጠይቀው ካለ- ደምስ- እስቲ እንግዲህ ግን እስቲ ማ- ስላልገባን ነው አንዴ spelling እሺ A A R R
I I F F P A Y P
A Y A Y እሺ አሪፍ ፔ POS machine አረጋግጦ ዘጠና ሶስት አዎ፣ ዘጠና አሪፍ አምስት ጊዜ።
ላይ ደውሉልን።
ም- ስንት ላይ ዘጠና ሶስት ዘጠና አምስት ላይ ዘጠና ሶስት ዘጠና አምስት ላይ ዘጠና አምስት እሺ ካለን እንደውልሎታለን እሺ ደምሽ መልካም ጊዜ ሆንሎት እሺ ለእነሱም እሺ